ሰላም ጤና ይስጥልን። ችግር ተባክተን ደግሞ
አይ ሚስኮት አይቼ ነው እማዬ።
ይቅርታ ከችግር ነበር የደወልነው። ስሞትም አልበል ሸዋ
ኦኬ ሸዋ። ዛሬ ያልተረከቡት ፕሮዳክት አለ? ይቅርታ ነገ ይመጣለት።
ቅድም ደውዬ ነበር በሰላሳ ሶስት ጥናንት ጥናንት ሰላሳ ሶስት እሺ ነገ እልክልሻለሁ ብላኛለች።
ነገ አርብ የሚላ- ማታ ያዘዝኩት ነበር ነገ የሚላክለው product ምን ነበር?
አቮካዶና ሽንኩርት አምስት ኪሎ okay አቮካዶ እና ሽንኩርት አዎ።
ያ በሰባት ያዘዙት።
አዎ ቅ- አርብ ማታ ያዘዝኩት እሺ የት አካባቢ ነው የሚመጣሎት ነገ?
መካኒሳ ባቶ አራት
መካኒስ መካኒሳ ባቶ አራት እሺ ኮንዶሚኒየም እሺ ይመጣሉታል።
ሁሌ እኮ ይመጣልኛል። እዛ ጋር እንዴት ስህተት እንደተፈጠረ ነው ያልገባኝ።
ይቅርታ ነገ እንልክሎታለን መቀበል ችግር ይችላል።
የለም እጠብቃለሁ። እሺ እሺ መልካም እሺ እሺ